hello ሰላም ጤና ይስጥልኝ።
አብሮ ይስጥልን።
Nani Clean Service አዎ ነኝ።
ከ We Plus Solution ድርጅት ነው የምደውልሽ።
እሺ እ ከዚህ በፊት እ provider ላይ አገልግሎት ለመስጠት ተመዝግበሽ ነበር።
አዎ አዎ አዎ አሁን አገልግሎት መስጠት ጀምረናል እና ኦንላይን ላይ በመሆን እ ያለምንም ወጪ ስራ መጀመር ይችላሉ።
ይቻላል።
አዎ እና እሺ፣ We Plus አመሰግናለሁ። እ እና We Plus Solution user ብለሽ እ አገልግሎት የሚሰጠውን የትራንስፖርት እና የተለያዩ ከአርባ በላይ አገልግሎቶችን ስለሚሰጥ We እ Plus Solution user የሚለውንም app ኡን አውርጁ።
እሺ አባቴ አመሰግናለሁ።
እሺ መልካም ቀን። ሰላም ሁኑ።
እሺ እሺ ሰላም አሚን። እሺ